ጤና ይስጥልኝ ልስፖርት ነው እባክዎ ምን ልርዳዎ?
አሁን ደውያለሁ መሰለኝ withdrawal history ዋን አጥቻት ነው እንዴት ነው ማገኛት?
ተጨማሪ የሚለው ውስጥ ይግቡና
more ን እሺ አዎ more የሚለው ውስጥ ይግቡና transaction history የሚል አለ እሺ ነካሁትኝ እዛ ውስጥ ከገቡ በኋላ bank transaction የምትለዋን ይጫኑ
እሺ branch transaction ተጫንኩ አይደለም bank branch ሳይሆን ባንክ ባንክ ነው ማረጋት አዎ እሱን ሲጫኑ ያገኙታል እሱን screenshot አድርገው ይላኩ
ሙሉውን ነው ምልከው ያው ያ እሱ አልገባልኝም ያሉትን ሰዓቱን ምናምን ይመልከቱትና okay አልገባልኝም አልገባ ያሉትን አዎ
እሺ እሺ ሞክ እልከዋለሁ እሺ እሺ